ጤና ይስጥልን ቤስት ቤት ቤቲ ነኝ።
በሳንቲም ፔይ cash out ብዬ ነበረ።
በዚህ ስልክ ነው አዎ ዛሬ ስንት ብር ነው?
ዘጠኝ
ዘጠኝ ሺህ ብር። እሺ አንዴ ዘጠኝ ሺህ ብር ቴሌ ብር account አስራ ሶስት ሀያ ሰባት ስልሳ ሰባት አስራ አራት ነው።
አዎ እሺ ያው confirm አድርጌልሃለሁ ገብቶልሃል። check አድርገው። መልካም ቀን።